hello ጤና ይስጥልኝ Best Bet
hello hello ጤና ይስጥልኝ
ትሰማለህ?
ይሰማል። አዎ ምን ልርዳ?
ይሄ ብር ይሄ እንትን
hello ይሄ- ይሄ ቁጥር እሺ
ታክሲ ቤት ልጫወት ፈልገን ነበረ።
እሺ እሺ ከዛ ብር እያቀበሉ ቦታ አይሰራም።
deposit ለማድረግ ነው።
የት የሚገባ አላውቅም።
deposit ለማድረግ ነው። ወደ Best Bet ብር ለማስገባት ፈልገው ነው።
አገ- ለገን መጫወት ፈልገን ነበረ።
አዎ እኮ deposit ለማድረግ ፈልገው ነው ወደ Best Bet ብር ለማስገባት።
አዎ አዎ deposit የሚል አለ። እሺ ያንን ይጫኑት።
ይሄ deposit የሚል አለ። አዎ deposit ብር ከ account ቆርጧል።
ብር ሀያ ብር ገባ ሀያ ሀያ ሰጠኝ ብር ገባኝ።
እሺ አልገባም። Best Bet ላይ እ፣ የጫወታ game የለም አዎ message ኡን ቴሌግራም ላይ ላክልን። እሺ
ላከ ላክልን። እሺ ቴሌግራም ቴሌግራም ላይ message ኡን ከ SantimPay ወይም ደግሞ በቻፓ ማድረጉትን የሚያሳይ message ቴሌግራም ላይ ላኩልን። እሺ
ቦታ ማዕረግ እና እናንተ አይችልም አዎ አዎ ቴሌግራም ላይ message ኡ ያስፈልገናል። እሺ ለዛ ነው እናንተ አይችልም እንደ በናት ምኑን
ላ ለ game ቦታ አኮን
ለ game ቦታ እሺ
አታ ምትመልስ ማር
አዎ እኮ ይስተካከላል እኮ ለቻፓ እናሳውቃለን። እና message ኡ ግን ቴሌግራም ላይ ያስፈልጋል።
ምን ያደርጋለሁ?
message ኡ ቴሌግራም ላይ ያስፈልጋል። ለቻፓ ስለምናሳውቅ message ኡ ያስፈልገናል። message ኡን ላክልን።
በብር game ያርግልኝ፣ የ game ቦታ አርግልኝ።
አዎ message ኡ ቴሌግራም ላይ ላኩልኝ፣ ይስተካከላል።
message ምን ያልቃል? ይሄ message ኡ ለቻፓ ልከን እነሱ ናቸው ቢያስተካክሉት። እሺ
እሺ እሺ፣ ላከው። እኔ አላኩም፣ message ራሱ አላኩም።
አዎ ቴሌግራም የሚጠቀም ሰው ካለ መላክ ይችላሉ በሱ account።
አይደለም ይሄ ቁጥር ነው።
አዎ
የ game ቦታ ቴሌግራም አርግልኝ።
ላይ አዎ አዎ የገንዘብ ቦታ ሜሴጁ ሜሴጁ መላ